ሄሎ hello ሶል ወይ ወይ እኔ የምልህ የብሌን ኦርደር
እሺ ሄዶላታል እንዴ? በአስራ ዘጠኝ order ያደረገችው ብዙ ወደ አስራ አንድ ምናምን ደርሶኛል ብላ እንዳለ መለሰችው እኮ
okay ሄዶላት።
ሄዶላት ደርሶኛል አይ፣ ብላ አይ።
እንዳለ አልደወልኩላትም እኔ ሲጀመር እዚህ ጋር ቤላ check አድርጊያት ብላኝ ነው እንዲሁ ዝም ብላ።
አ አይ ደርሶኛል እንዳለ ደርሶኛል ብላ order መልሳለች። ሙሉ order ስለዚህ ምንም ነገር የቀረ የላትም።
አ ምንም በቃ ደርሶኛል አለች።
ፓስታውም ደርሷታል።
ደርሷታል፣ ደርሷታል።
እሺ ሶል እሺ እሺ